ጤና ይስጥልን። ዋሽንግተን የህክምና ማዕከል።
ጤና ይስጥልኝ። እኔና አቤት።
እንትን ለመመዝገብ ነበረ ነገ ዶክተር መላኩ ጋር እሺ ይቻላል። ይጠብቅ ያንዴ ካርድ አላችሁ እኛ ጋር ከዚህ በፊት አዎ አዎ እሺ ስልክ ንገሩኝ
ዜሮ ዘጠኝ ሰማንያ ሶስት እሺ ዜሮ ዜሮ ሰማንያ ሀምሳ ሶስት ዜሮ ከተማሽ አሰፋ ከተማሽ አሰፋ እሺ
አገኘሽው?
አዎ አግኝቼዋለሁ አዎ ዜሮ ከተማሽ አሰፋ የሚል ነው። ሌላም patient ስላ እንትን ስላልኩ አዎ ይሄ ነው እሺ አግኝቻለሁ አግኝተሽዋል። እሺ እሺ ነገ ስንት ሰዓት ይገባል የኔ እናት?
ከሁለት ተኩል ጀምሮ አሉ እስከ አስራ አንድ ተኩል
እሺ ግን እሷ የስኳር patient ስለሆነች ቅድሚያ አደርግልኝ። እሺ የኔ እናት አትችሉም።
ከሁለት ተኩል ይይዛሉ በዛ ሰዓት ይምጡ
ቀደም ብዬ እመጣለሁ። እሺ እሺ እሺ ደርሰል አሜን